ጤና ይስጥልን ዋሽንግተን የክፍለ ሞገድ እንዴት ናችሁ?
ሰላም ይላል ለዛሬ ወረፋ MRI ያገኝ ይሆን እንዴ?
ወረፋ መያዝ አይጠበቅብሽም። መምጣት ትችያለሽ። ሀያ አራት ሰዓት ነው የምትሰራው።
እም፣ ምናልባት እንዳይመሽብኝ ብዬ ነው።
አይ ወረፋ አይያዝም። ወረፋ የሚያዘው እንደ በአምቡላንስ የሚመጡ ሰዎች አዎ፣ ስለዚህ ልምጣ፣ አሁን ልምጣ።
አዎ፣ አ፣ እሺ፣ ሩዋንዳ ፊት ለፊት ነው ኤምባሲ ጋር።
አዎ።
እሺ፣ እማዬ እመጣለሁ።
እሺ።